መሰረት ነው የታዘዘ
አስራ አራት አስራ ስምንት አስራ ስምንት ምን ሆነብህ?
አስራ አራት አስራ ስምንት በዛ ላይ ዝናብ ነው በዛ ላይ ጎሮ አርባ አምስት ብር ጥሩ ነው
አይ እንዳሉ እሺ
እሺ
ገርጂ ነው ከገርጂ ነው ጎሮ አ ከገርጂ ሪቮኒያ ከሪቮኒያ ወደዛ ነው ያው ጎሮ ባይደርስም ወደዛ
እሺ እሺ እሺ እሺ